ጤና ይስጥልኝ። ሁሉ ስፖርት በኮሚደር
እንትን እስቲ አካውንት ክፈችልኝ እምቢ አለኝ።
ኦቲፒ ነው እ ኦቲፒ ነው እምቢ ያሉት
ኦቲጂ ምንድን ነው ደግሞ?
ሚልክልኝ ነው እምቢ ያሉት።
ቁጥር ቁጥር አላ- አላቅ አለ ታለኝ እሱ እሱ ኔትወርክ እያስ- እያስተካከለ ስለሆነ ነው። ወደ በኋላ ይሞክሩ ይታረታል።
እሺ አመሰግናለሁ። አዲስ ደንበኛ አትፈልጉ?
እ?
አዲስ ደንበኛ አትፈልጉም?
አይ እንፈልጋለን እንጂ እሺ እሺ። በኋላ ስ- ወደ አሁን አሪፍ ጨዋታ ነበር። okay እሺ። በኋላ እሺ